and I have a left to my side, Marcus Yamawe.
ጤና ይስጥልኝ። ደውለን ነበር። ባለ ታክሲው ጥሎን ሄደ።
አሀ ከየት ነው?
ኪዳነ ምሕረት ማይልሃም አሀ እወ ንሽ አጠቤና ኔ ሉ ከስተመር ኔር ወገጣሚ እንትን ይሉ ይመስላል።
ዋ ልጆች ይዘን ታዲያ መንገድ ውጡ ብሎን መንገድ ወጥተን እኮ ነው ጥሎን ሄደው። መንገድ ላይ ነን። ሌላ አሃ፣ ታክሲ ስልክ ሌላ ይለናል።
ታክሲ እሺ፣ ል- እሺ፣ እሺ ሌላ ኪዳነ ታክሲ ምሕረት አለ።
መታጠፊያ አዎ።
ወደ በሯ ጋር ነው።
አዎ።
አስፋልት ላይ ነው ያለ ነው።
እሺ፣ እሺ ሌላ check ላድርግላችሁ። እሺ ይቅርታ በጣም